hello ሰላም ጤና ይስጥልኝ ሚስት ቤት እሺ
hello hello
አቤት ጤና ይስጥ አባ እንዴት ነህ?
አለን እንትን ነበረ በአስራ አምስት withdraw ምናምን አድርጌ ገንዘብ አሁን SantimPay ምናምን ደውልና ጠይቃቸው ብላኝ ነበር እሺ አሁን ደውዬ እሺ ቁጥራቸው ደግሞ አልሰራለኝ ዘጠና ሶስት ስልሳ ነው አዎ ዘጠና ሶስት ስልሳ ነው ሌላም የእጅ ስልክ አላቸው ልስጥ እሱን
አዎ
እሺ ዜሮ ዘጠኝ ሰባ
እሺ ዘጠኝ ሰባ
አንዴ ቆይ አንዴ እሺ የከፈተልኝ ስለ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት
እሺ እሺ አባ ስለደወልክ አመሰግናለሁ መልካም ቀን